Hello? Hello? Hello? Hello?
Hello sir አቤት አቤት።
ጠዋት የነገርኩ ናታ የሚባለው እሺ
የ driver ስልክ ካልሰጣችሁኝ እያለ ነው።
የምን የሹፌር ስልክ ካልሰጣችሁ ናቶ የሚረከበውን እያለ ነው።
እንዴ? ሲደርስ ይደውልለታል እኮ
እኮ አይ እንዲታ ብዬ ነበር ትላንትም፣ ግን የመጣ ነገር የለም ማለት
በቃ እሺ፣ የሶፊያ ስልክ ነው።
በቃ እሺ ሰጠዋል።